ኢንተርላም ብሏል።
እኔ መቤት ይኸውልሽ ያለ ነው ምኒልክ ነው እ እሺ ኦክሲጅን አለ ፊጋ ዳያሊሲስ ማድረጊያውን አወቅሽው?
እ ፊጋ እሺ ፊጋ እዛ መብራቱ ጋር የመገናኛ ታክሲ መያዣ ጋር እሺ እዛ ነው ዳያሊሲስ የምናደርገው። ኦክሲጅን እሺ።
አላት እሺ እ እዛ ለመውሰድ ነው።
ኦክ- እሺ dialysis ለማድረግ ማለት ነው።
አዎ ታደርጋለች። ከዚህ አውጥተናት እዛ አርጋት ትመለሳለች ወደዚህ።
okay ስለዚህ አድርሰን መመለስ ማለት ነው።
አዎ እሺ ስማቸው ማን ነው?
እ ቆንጂት ጸጋዬ ነው። ግን price ኡን ማወቅ እ እችላለሁ?
አዎ አዎ አዎ እነግርካለሁኝ እሺ እሺ።
እነግርካለሁኝ። እሺ መ- ተኝተው ነው የሚሄዱት ወይንስ እ, ቁጭ ብለው መሄድ ይችላሉ?
እ እንዲ- ቀና እንድትል ነው ለፍሳሹም ቀና እንድትል ነው የሚመክሯት ዶክተሮቹ።
ስለ- ስለዚህ በዊልቼር ነው የሚሄዱት ማለት ነው።
እንደሱ እንድትሄድ ነው የሚመክሯት። እዚህ ጋር ጀርባዋን ፈሳሽ እየቀዱላት ነበረ dialysis ስታረግ።
መልካም። ስለዚህ በቀ- wheel- በ wheelchair እንዲሄዱ እናደርጋለን ማለት ነው።
እሺ እና እንዴት እናር?
እሺ አ፣ ከምኒልክ እ, ሆስፒታል ወደ ፊጋ አይደለም?
አዎ አ በቃ አሁን መልሼ እደውላለሁኝ። አሁን እሺ እሺ እሺ እሺ